Hello ሰላም ጤና ይስጥልን Best Bet ሄሎ ሄሎ ሰላም ጤና ይስጥልን Best Bet
አለን ሰላም ነው።
አለን እ፣ ጨዋታ የተቋረጠ ጨዋታ ነበር ያ እሺ
እና እ፣ እንትን እንትን ያልኩት ይህ ነበረ postponed ነው ነው?
እ?
postponed ሆኖብክ ነው አዎ የተቋረጠ ጨዋታ አዎ አዎ
ሀያ አራት ሰዓት ሞልቶታል ሀያ አራት ሰዓት መሙላት አለበት ጨዋታው እንዲ ሌላው እንዲለቀቅ ልክ
አሀ ለዛ እስከ አዎ፣ አሁን ጠብቅ።
ትናንት ትናንት በዚህ ሰዓት ነበረ የተቆረጠው።
በቃ ሀያ አራት ሰዓት ልክ ሲሞላው ይለቀቅልሃል ትንሽ ጠብቀው አልጠብቀው አዎ ከቆረኩበት ሰዓት ጀምሮ ነው ሀያ አራት ሰዓት አዎ postponed እሺ።
ከሆነበት
እኮ ያው አልተ አለመጫወት አይደለ አዎ አልተጫወቱም። አዎ ጨምሮ፣ አዎ በቃ እሺ ትንሽ ጠብቀው ነው check አድርገው ከእንትን ካላለ እ።
መልስ ተደውልልን አየሽ እሺ መልካም ቀን